ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው? ዶንኪ ስቱዲዮ ነው?
አዎ ዶንኪ ቲዩብ ነው።
እሺ፣ ድሬዳዋ ላይ በአስራ ሁለት እንትን አለ አይደል?
አላው stand-up ቦታ ነው ኮሜዲ ያለው።
አለ።
አ እሱ ይቻላል። ስሞትን ይንገሩኝ።
እ ልጄን ነው እንትን የምለው ከልጄ ጋር ነው ከአስራ ሶስት አመት በታች አይቻልም።
አ ከአስራ ሶስት አመት በታች አይቻልም ነው ይዞ መግባት። አዎ አዎ ስድስት አመቷ ነው ገና
እ፣ እንደሱ አይቻልም። ለልጁ መግባት ይችላሉ።
እ? እ?
አምስት አመቴ ነው።
ተይ ፍቅር እ?
እ፣ እ?
ለልጆች ለልጆች ሌላ ጊዜ አሁን የለንም። አይቻልም አይ።
ይዞ መግባት።
ነው እሺ በቃ እሺ እሺ፣ አይቻልም እናመሰግናለን። አዎ አዎ እሺ እሺ
እሺ አይቻልም አስራ ሶስት አመት